hello hello ጤና ይስጥልኝ።
አውሬ ቅደም ሰላም ነው እግዚአብሔር ይመስገን። እንዴት ነው
አለን አለን አለን?
stand-up co- comedy ውን ለመታደም ነበር።
ይቻላል።
እንዴት ነው መመ- መመዝገብ የሚቻለው? በኦንላይን ነው የምንመዘገበው ወይስ በና እንደዚህ በ በ- አ፣ link ም አለ በኦንላይን መመዝገብ። አሁንም እኔ መመዝገብ እችላለሁ እንዳይሞላ።
እኮ ክፍያው እንዴት ነው የምንመጽ- የምንፈጽመው?
እ፣ ክፍያ link አለ እዛ የጾብ ድንቅ ልጆች ቪዲዮ ከትላንት ወደ የለቀቅነው ላይ okay እሱ comment ላይ ላይ እና አ፣ link description አለ ላይ አውጥ እኮ የገባበትን ለምሳሌ ሞባይል ባንክ ከላኩኝ screenshot አድርጌ ነው እዛ ላይ ማ እንትን ያ አዎ የተከፈለበት የሚለው ላይ አዎ፣ ማስገባላችሁ።
ትክክል። አዎ
okay account አለ እዛው ላይ አለ አላየሁት።
አለ። አዎ ቢኒያም መለሰ የሚል account አለ።
ቢኒያም መለሰ።
አዎ okay እኮ በዛ ልመዝገብ ወይስ በዚህ ይቻ መመዝገብ ለመዝግብህ ይቻላል?
እና በዛ ከከፍ ከፍለ ከፈለግክ attach ታደርጋለህ። እኔ ግን ቦታ ሊያዝልህ እሺ ቦታ ያዥልኝ። ገደፈው አበራ
ገደፋው ባለ አበራ።
አራት ባለ አራት መቶ ላይ ማለት ነው
እሺ ብዛት ስንት ነው?
እ ገደፈው አበራ በሁለ በአንድ ሰው ስም ሁለቱን ሰው መመዝገብ ይችላል እንዴ?
አዎ ይቻላል።
ነው ወይስ የራሱ ስንት የሰውየው ስም ቲኬት?
መመዝገብ አይ አለበት?
ችግር የለውም። በአንተ እሺ ስንት በእኔ ስም ቲኬት?
ሁለት ሁለት ቲኬት ባለ አራት መቶ ሁለት ቲኬት normal ኡ ማለት ነው።
normal። አዎ።
እሺ ስልክ ልዋ ልውሰድ።
እሺ ዜሮ ዘጠኝ አርባ ሰባት አርባ ሰባት ሰማንያ ሁለት ሰማንያ ሁለት ሰላሳ ሰማንያ ስምንት ሰላሳ ሰማንያ ስምንት እሺ ወንድሜ አመሰግናለሁ።
እሺ እሺ
ስለዚህ እዛ ጋር ልላክልሽ አይደለ? ብሩን ላስ- አስገ- አስገብቼ እዛ ጋር screen ሳደርገው እናንተ ጋር ይደርሳል።
ይቻ አዎ ይደርሳል።
እሺ እሺ።
እሺ እሺ